ወይስ እዛ መስታወት ላይ Best Bet እዛ ሌላ ጤና ይስጥልኝ። Best Bet ነው የምንነሳ።
withdraw confirm ታደርግልኝ ነበር?
አሁን ደወልክበት ቁጥር ነው Best Bet ስልክ ቁጥር።
አዎ ለጤራና ሻይ እ?
እሺ አምስት ሺህ አርባ ብር
እና አምስት መቶ
እሺ አምስት ሺህ አርባውን አሁን አሳልፌዋለሁ። ይገባል ሌላም አለ አምስት በዚህ ብር መቶ አለ።
account። እሺ እሺ እሱንም አሳልፌዋለሁ።
እሺ deposit ያደረኩት ግን አልገባም። ማታ deposit ያደረከው ከሀያ ዘጠኝ ጀምሮ የተደረጉ deposit ኦች የ customer ኦች አልገቡም። እሺ ቻፖች ሲ- system ላይ ችግር ተፈጥሮ ስለነበር ነው።
እሺ ይገባል አለ ሪፖርት አድርገንላቸዋል። ይገባል አለ
መቼ ይቆያል? ብዙ ብር ነው።
ያው exact date እንትን አልነገሩንም። ልክ ነህ። ብዙ ብር deposit ያደርጉ ደንበኞችም አለ አናግረውናል ከዚህ በፊት። ይገባል ብሩ የትም አይሄድም። እሺ እነሱ እናመሰግናለን።
system ላይ ሆኖ payment ኡ ላይ የ- የ payment ኣቸው ላይ ችግር ስለተፈጠረ ነው። እነሱ እሺ፣ ጋር ገብቶ እሺ።
ግን ወደ ቤት የሚያስገቡት system ላይ ችግር ስለተፈጠረ ነው። በዛ እሺ፣ እናመሰግናለን።
መልካም ቀን።